Hello? hello hello
አቤት hello
hello
ድምፅ ትንሽ ይርቃል።
አ ድምፅህ ይርቃል። hello አይሰማም?
አቤት
ምን ልርዳ?
አይሰማሽም ወይ?
አሁን ይሰማኛል። ዋሽንግተን የህክምና ማዕከል ምን ልርዳ?